አቤት አቤት አቤት አቤት አቤት አቤት አቤት አቤት አቤት አቤት መውደድ አቤት አቤት አቤት አቤት ፍቅር አቤት አቤት የስሜት የጌታ የልቤ የባለቤት የምወደው ልጅ አርግልኝ ጎረቤት አቤት አቤት አቤት አቤት አቤት አቤት የጥላቻን ክረምት አቤት አቤት አልችለውም ብርዱን አቤት አቤት የቁጣን አቅበት አቤት አቤት አልችልም መንገዱን አቤት አቤት የምቀኝነትን አቤት አቤት ወንዝ አላቋርጥም ይህም ሁሉ ሆኖ ልቤ በአንተ አይቆርጥም የስሜቴ ጌታ የልቤ ባለቤት አቤት አቤት አቤት አቤት አቤት አቤት መውደድ አቤት አቤት አቤት አቤት ፍቅር አቤት አቤት የስሜቴ ጌታ የልቤ ባለቤት የምወደውን ልጅ አርግልኝ ጎረቤት አቤት አቤት አቤት አቤት አቤት አቤት የተንኮል ጭጓጓት አቤት አቤት ልብሴን እንዳይነካ አቤት አቤት ማለፍ እፈራለሁ አቤት አቤት የቅናትን ጫካ አቤት አቤት ተፈጥሮ የሆነው አቤት አቤት ሰብክንን ያላውቅም ይህም ሁሉ ሆኖ ከጎንህን አርቅም የስሜት የጌታ የልቤ ባለቤት አቤት አቤት አቤት አቤት አቤት አቤት መውደድ አቤት አቤት አቤት አቤት ፍቅር አቤት አቤት የስሜት የጌታ የልቤ ባለቤት የምወደው ልጅ አርግልኝ ጎረቤት አቤት አቤት አቤት አቤት አቤት አቤት አቤት አቤት አቤት አቤት በሰዎች መልክ ላይ አቤት አቤት ሲታይ ፈገግታ አቤት አቤት በልባችሁም ውስጥ አቤት አቤት ሰላም ቤቷን ሰርታ አቤት አቤት ለማየት ብጓጓም አቤት አቤት ፍላጎት ቢያድርብኝ ካንተ ጋር ካልሆነ አልሻም ይቅርብኝ የስሜቴ ጌታ የልቤ ባለቤት አቤት አቤት አቤት አቤት አቤት አቤት አቤት አቤት አቤት አቤት መውደድ አቤት አቤት አቤት አቤት ፍቅር አቤት አቤት የስሜቴ ጌታ የልቤ ባለቤት የምወደውን ልጅ አርግልኝ ጎረቤት አቤት አቤት አቤት አቤት አቤት አቤት አቤት አቤት